Hello ጤና ይስጥልን ቤት ቤት ሰላም ነው።
ሰላም
ብር withdraw አድርጌ አልገባልኝም ነበር።
እሺ በዚህ ቁጥር ነው አይ እ ዜሮ ዘጠኝ እሺ አርባ ስድስት
ዜሮ ዘጠኝ አርባ ስድስት ሰባ አንድ
እሺ ስልሳ ሰባት ዘጠና ሶስት ዘጠና ሶስት ስልሳ ሰባት ዘጠና ሶስት
ስንት ብር ነበረ?
ስምንት መቶ ብር
ወደ ቴሌ ብር ነው ሲቢ ወደ ሲቢ
ስምንት መቶ ብር አለ። processing ላይ ነው ያለው።
okay ይድነቃቸው ደ- አይደለ ደሳለኛ የሚል account አ- እም።
እ።
processing ነው ያለው። በቻፓ ስለሞከርኩ እስቲ ትንሽ ጠብቀውና ብዙ transaction ስለሆነ okay ትንሽ ጠብቀውና ይገባልሃል። እሺ እሺ እሺ ካልገባ ደውልልን፣ ችግር የለውም።
እሺ እሺ አመሰግናለሁ።
እሺ መልካም ቀን።